hello hello አቤት።
ሰላም ብሌን
ብሌን አይደለሁም። ምን ነበር?
የብሌን ስልክ ነው አይደለ?
አዎ የብሌን እናት ነኝ።
እሺ order አድርጋ ነበር እና እስኪ ያልመጣ product ካለ ለነገ እንዲመጣ ለማድረግ ነበር።
ችፕችፕ ነው።
አዎ ከችፕችፕ ነው።
እሺ እሺ። ያልመጣ product እስካሁን አልመጣም። ለሰኞ እኮ ነው order ያደረግነው።
እኮ ለሰኞ አሁን ነገ ሰኞ አይደለ? ያልመጣውን ይንገሩኝና
አይ ሙሉ በሙሉ አልመጣም። apple ና ብስኩት ነበረ order ያደረግነው እሺ ለነገ ነው። ነገ ሰኞ ወደ ቢሮ እንዲመጣ ከቢሮ ልጆች ጋር ሁኜ ስለሆነ ያዘዝኩት okay። apple ና finger ብስኩት apple ና ማለት ነው።
finger ብስኩት አዎ፣ እሺ ብስኩቱ ሰላሳ አንድ ነው አጠቃላይ የ group ኡ።
ይመስለኛል ቁጥሩን እርግጠኛ አይደለሁም።
እሺ apple ስድስት
apple ስድስት ምን
እ ስድስት piece አዎ ስድስት ሰው ስለሆነ አ- ስድስት piece አ- አንዳንድ ማለት ነው። አዎ ስድስት ስድስት piece ማለት ነው።
ማለት ውስጡ ይሄ አምስት ወይም አምስት አራት ፍሬ ፍሬ የያዘ ያለው ማለት ነው። አዎ አምስት ፍሬ አዎ፣ ትክክል ነሽ። አዎ።
አዎ እሱም ማለት ነው። ስለዚህ አዎ።
ነገ የት ነው የሚመጣሉት?
እ ነገ ሰኞ እህ ወደ ቢሮ አዎ፣ ትራኮን የት tower፣ ነው? ትራኮን።
ትራኮን ትራኮን አዎ፣ እሺ driver ሲደውል ያንሱላቸው። እ፣ መልካም እሺ።
ምሽት።
ችግር የለም። እሺ thank you።
እሺ አንሳት።
እሺ።
አሜን።